hello
አቤት አቤት።
ሰማንያን ሰማንያ ስንት ላይ ደውለውልን ነበር። አሁን ፍሊንስቶን ሆምስ ነው የደወሉት።
ደህና ነሽ?
እግዚአብሔር ይመስገን ሰላም ነው።
ጠፍተሻል።
ምን ነበረ? ይሄ የድርጅት ስልክ ነው። ፍሊንስቶን ሆምስ ነው የደወሉት።
ይህ
ፍሊንስቶን ሆምስ ነው የደወሉት። ምን ልርዳዎት?
ምን
ፍሊንስቶን ሆምስ ነው የደወሉት። ምን ልርዳዎት?
ኧረ ያ፣ ስሚ ስሚ
ምን አሉ?
ስሚ እ ስሚ